hello እ ሰላም ጤና ይስጥልን መሳይ አቤት ከ We Plus ነበር ምደውለው የእኛን application አውርደህ ነበር
yeah አዎ አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚነት ነበር።
እሺ አንተ የተመዘገብከው አሽከርካሪዎቻችን የሚመዘገቡት ላይ ስለሆነ ነው okay እና አንተ ተጠቃሚ ከሆንክ ከ Play Store ወይም ከ App Store ላይ We Plus Solution User የምትለዋን አውርደህ okay የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች እንዲሁም አሸናፊ የምታደርግን referral code ማለት ነው ለጓደኞች invite የምታደርግባትን referral code እዛ ላይ ታገኛለህ። We Plus Solution User።
ኧረ እሺ አመሰግናለሁ። መልካም ቀን ይሆንልክ።